ሰላም ጤና ይስጥልን ChipChip ጤና ይስጥልኝ እናት አብሮ ይስጥልን እንትን order ነበረኝ እና የት እንደደረሰ ለማወቅ ነበር መቼ ነበር ያዘዙት ትላንትና
እ እሺ አንዴ ይጠብቁኛል እሺ
እስኪ ስልክ ቁጥር ይነግሩኛል ዜሮ ዘጠኝ አስራ አንድ
እሺ ሀምሳ ሁለት እሺ ሀምሳ ዘጠኝ እሺ ሰባ አራት
እ አቮካዶ ማንጎ ምናምን ነው product ኡ አዎ አዎ እ ወጥቶልዎታል ስልክ ቁጥር ልንገሮት የ driver እሺ ስጡኝ አንዴ ዜሮ ዘጠኝ አስራ ሶስት
አንዴ ቆይ እሺ
ዜሮ ዘጠኝ አስራ ሶስት
ድጋሚ አስራ ሶስት እሺ ሀምሳ ሶስት እሺ አስራ ስድስት ይሄ ይዞ የወጣው ነው አዎ ሹፌሩ?
አዎ አዎ ናትናኤል ማነው ስሙ ናትናኤል እሺ አመሰግናለሁ እናት እሺ እሺ